hello ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
ይመስገን። ስልካችሁን ከቲክቶክ ላይ ነበር ያነሳሁት። እንትኑ ግሎሪ ተሸጠ እንዴ?
አለ ግሎሪ አለ። okay፣ ከአስጨማሪው ምን ያክል ነው?
ከስምንት መቶ
ስምንት መቶ ያለበት አንድ ከስድስት ነው ያለው።
አንድ ነጥብ አራት አንድ ነጥብ አራት ወርሃዊ ክፍያስ ተመላሹ ማለት እሱን በሶስት አመት ማካፈል ማለት ነው።
okay በሶስት አመት ነው የሚያልቀው።
አዎ ከፍ ማድረግ ትችላላችሁ። እንትኑን ምኑ የባንኩን ክፍያ እድሜው ማለት ነው።
አይ- አይቻልም ማለት የሚጨምርበት እድል የለውም።
አዎ
okay አንድ ከስድስት ኦኬ። እሺ አመቻች እደውላለሁ። እሺ አመሰግናለሁ።
ምንም እሺ